ጤና ይስጥልኝ ደሲቱ
አሎ ጤና ይስጥልኝ።
እግዚአብሔር ይመስገን። እንዴት አመሸሽ?
ልጅ መጠቆም ፈልጌ ነበር።
እሺ ምን ምንሽ ነች? ምንሽ ነች? የምትጠቁሚያት ልጅ ምንሽ ነች?
ዘመድ
እሺ እድሜዋ ስንት ነው?
ወንድ ነው
Hello
ላ ወንድ ነው።
እድሜው ስንት ነው?
ሰባት አመት ይቅርታ እኛ የምንፈልገው ከአምስት አመት በታች ያሉ ህጻናት ነው። ስለ ደወሉ አመሰግናለን። ሰላም ደሩ
ምን አልሽ?
እኛ የምንፈልገው ከአምስት አመት በታች የሆነ ህጻን ነው።
ግን ሳሎን ስላለው ብነግረው ለእሸቱ ምን ችግር አለው?
አይ ከአምስት አመት በታች የሆነ ህጻናት ነው የምንፈልገው። ኮሜዲያን እሸቱ ራሱ
ማግኘት አንችልም። አስተያየት ለመስጠት
ሀሳቦት ምንድን ነው?
እ?
ሀሳብ እኛ የምንቀበላለን። ሀሳቦትን ለእኛ ይንገሩ።
Okay እሱን ላይ ማግኘት አንችልም።
በሰባ አምስት ቤቱ ይደውሉ። ዜሮ ዘጠኝ ሰባ አምስት የሚለው ስልክ ቁጥር ማለት ነው።
እሺ እሺ ሰላም ደሩ